hello hello ጤና ይስጥልኝ።
ጤና ይስጥልኝ።
ኪዱ catering
አዎ ከ WePlus Solution ድርጅት ነበር ምደውልልዎት።
እሺ ከዚህ በፊት WePlus Solution Provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ ነበር።
አዎ አሁን ላይ ስራ ስለጀመርን ኦንላይን በመሆን ከደንበኞች ጋር መገናኘት አገልግሎቱን መስጠት ይችላሉ በነጻ
okay እሺ እና በተጨማሪም WePlus Solution Pro User የምትል ደግሞ application አለችን።
እሺ እዛ ላይ ያንን ከ Play Store ወይ ከ App Store ላይ በማውረድ በመመዝገብ ድርጅቶትን ማየት ይችላሉ። በተጨማሪም ደግሞ ከአርባ አራት በላይ አገልግሎቶች ታክሲን ጨምሯለን መጠቀምም ይችላሉ። እዛ ላይ ሲመዘገቡ ደግሞ referral code አለች። ያንን ለወዳጅ ዘመዶችዎት በማጋራት ብዙ ከሆነ ያዘጋጀነው challenge ላይ ተሸላሚ መሆን ይችላሉ። በተጨማሪም
okay እሺ app ኡ የ app ኡን ስም ትነግረኛለህ? ትቀማለህ እሺ WePlus Solution User
Plus Solution ይላል።
አዎ፣ በፊት የተመዘገቡበት provider ነው። ይሄኛው ደግሞ user ማለት ነው።
okay እሺ እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን ይሁንልዎት። እሺ ሰላም ዋሉ።
እሺ